መንግስት ቤት ሄሎ hello hello መንግስት ቤት
እንትን በልቼ እንትን depo withdraw አርግቼው አልገባም።
አልገባልኝም።
ስንት ብር ነው?
አራት መቶ ሀያ ብር እሺ የቤት ቤት ቁጥርን ንገረኝ።
የሚስጥር ቁጥሬን ቤት ቤት ስልክ ቁጥርን ስልክ ቁጥሬ ይሄ የራሱ ዘጠና አንድ የደወልክበት ነው?
አይደለም አይደለም ዘጠና አንድ
እሺ
አርባ አራት አርባ አራት ዘጠና ሁለት እሺ ሰባ ሶስት ወዴት ነበር ያደረግከው? ወደ ቴሌ ብር
ወደ እንትን ምንድን ነው ንግድ ባንክ አካባቢ እሺ ዛሬ ነው?
ትናንትና እሺ ጠብቀኝ መስመር ሄሎ ሄሎ አራት መቶ ብር ነው ያልከኝ?
አዎ አራት መቶ በ voucher ነው ያዘዝከው withdraw
እኮ ታዲያ በ- ከሆነ ደግሞ ወደ ባንክ አይደለም ያዘዝከው ወደ voucher ስለሆነ የቤት ቤት ሱቅ ሄደህ ነው ብሩ የምትቀበለው።
የስ የቤት የቤት የቤት ቤት ሱቅ አዎ፣ እዛ shop ሄደህ ቮቸር አ።
ኮድ ስትሰጣቸው ይሰጠዋል ብሩን።
እዚህ ላይ ያለውን ኮድ ትሰጣቸው አዎ voucher code የሚል አለ አይደለ? የብሩ የአራት መቶ ብሩ ኮድ እሱን ስትሰጣቸው ይሰጠዋል ብሩን። የቤት ቤት ሱቅ ማለት ነው።
አይ የለም አካባቢ ላይ ኧረ አለ እዛው ጋር ነው በቃ የሚለው፣ እዛ እዛው ከሆንክ ኮዱን ፈልገውና እሱን ኮድ ስጣቸው አራት መቶ ብሩን ይሰጠዋል።
እሺ እሺ እናመሰግን።
ቆይ ኮዱን ልንገርሽ ቆይ ልክ ከሆነ እስቲ እሺ
አ- አንድ ሁለት ዘጠኝ digit ነው
ስድስት ነው።
ስድስት ነው በቃ ወይ እፈልገዋለሁ ፈልገው ይኸውልህ account history ላይ ስገባ voucher history የሚል አለ። ቀኑ እሺ።
ትናንት አይደለ ቀኑን አስገብተህ እንትን ስትል የአራት መቶ ብሩ አለ። እሱን voucher code ነው ከታች voucher code ይላል።
አይ እሺ እሺ አመሰግናለሁ እናመሰግናለን።